Hello hello
ይሰማኛል።
ይሰማሻል? እሺ። ኧረ order አውጭልኝ በእናትሽ
ለምንድን ነው ያወጣልህ?
ስልሽ የፈረንጅ order ነው። እዩ።
Okay አንተ list ውስጥ የለህበትም እንዴ?
አ እኔ list ማነው ውስጥ ስምህ?
የለሁበት። ናትናኤል።
ናት። እሺ order number ንገረኝ።
እሺ። order number ሰማንያ አስራ ሁለት
ሰማንያ አስራ ሁለት አስራ ሁለት አ ብቻ እንዴ ጠብቀኝ።
እሺ።
Hello ናቲ ወይ ይወጣልሃል። እሺ እሺ። እሺ። አመሰግናለሁ።
እሺ።